ሄሎ ጤና ይስጥልኝ። ሄሎ ከአቪዬተር አርባ ሺህ ብር transfer አድርጌ ነበረ ወደ እንትን ወደ ቴሌ ብር ማለት ነው።
እሺ ቴሌ ብር አሁን በደንብ ቁጥር ነው።
ቁጥር ነው እና ወደ ግን አልከ
እሺ አንዴ ቆይ እሄዳለሁ።
አይ ይሄ ቁጥር ነው።
ሄሎ ቀመዲ ነበር።
አቤት
ሄሎ አቤት ይስማ አቤት ይጣላል ይሰማ። ሄሎ ሄሎ ሄሎ ሄሎ
አቤት አይሰማም።
እድ- ይቆራጣል አልሽም ያልሽውን እስቲ ትደግሚልኛለሽ ከይቅርታ ጋር ሄሎ